ጤና ይስጥልኝ። ዶክተር አምቡላንስ
አምቡላንስ ፈልገን ነበር ማለት እሺ አንድ እናት እዚህ ታማ እዚህ ሾላ ሱመያ መስጊድ ጋር
እሺ ወዴት ነበር መሄድ የፈለጋችሁት?
ወደ ጣና ጣቢያ እዛው ነው፣ ቅርብ ነው። እዛው ለዛው ማለት ነው። መጫን ስላልቻልን እዛ የለም ብሎን እ እ ወዴት ወደ ሆስፒታል ነው ወይስ?
አይ እዛው ጣና ጣቢያ እዛው ሾላ
እሺ አሁን አምቡላንሱ ስራ ላይ ነው እና ትንሽ ቆይባቸዋል
አሁን ነበር እኛ ደግሞ የፈለግነው እናት ወይ ስምንት አንድ ሁለት ሶስት አፋላጊ ናቸው። እዛ ላይ ደውሉ።
ስምንት አንድ ሁለት ሶስት አዎ
እሺ እሺ